Ára Martínez. hello hello ሰላም ጤና ይስጥልን። ቺፕቺፕ
እ ሰላም እንዴት አደርሽ?
እግዚአብሔር ይመስገን።
ባለፈው ስኳር አዘን out of stock እያለ ነበር እና ሁለት ከሁለት ሰው ከቆረጠ በኋላ አዎ እምቢ ብሎ ነበር። ብሩም refund አልተደረገም። ራሳችሁ ትመልሳላችሁ ብዬ ነበር። ስላልተመለሰ ደወልኩኝ።
አዎ፣ fail አድርጎቦት ነው።
አዎ እስኪ ቁጥር ይንገሩኝ።
እሺ ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰላሳ ስምንት እሺ ሀያ አምስት
ሀያ አምስት ሰላሳ አራት
okay እሺ okay ያው fail አድርገዋል። ይመለስሉታል። ዛሬ አሳውቅሎታለሁ።
እሺ እንትን አልኩኝና እሺ፣ መልካም።
pending ላይ ነው የሚለው አይደል? እሺ አዎ fail ስላደረገ አዎ ይመለሳል።
እሺ እሺ መልካም ቀን፣ እናመሰግናለን።